ማንቸስተር በሲሴ ልውሰድ አለ ሽቶ hello ሰላም አለ አለ ከአዲስ outfit ነው የምደውልልህ እሺ እሺ በ three set ኡ ልላክልህ በቃ
በ three set በቃ አዎ እ፣ ያው ዲዛይን የለም አልከኝ አ አዎ four set አልቋል ለጊዜው የሴቶች የወንዶች ብቻ ነው ያለን አ፣ okay ሌላ እኮ እኔ አሁን ለ gift ለጓደኛዬ የፈለኩትና በሌላ ለሴት ስለ አዎ አሁን ላይ እጃችን ላይ ያለው three set እና three set ሆኖ ሁለት አይነት አለ እም
እ፣ ግን ያው like አንተ ለመረጥከው አይነት በእሱ አይነት አን- ተመሳሳይ ሽቶ የሆነውን three set ልላክልህ የ four ግን- set ኡ ሽቶዎች ያሉት ማለት ነው እኮ ለሴት ይሆናላ አዎ of course በቃ እሺ ላክልኝ በቃ እሺ አዲስ አይደለ እ፣ ቃሊቲ ጉምሩክ ጋር ነኝ በቃ እ፣ በ በ- በሞተር ነው የምልክልኝ ወይ አዎ፣ ቁጥር የሚመጣው ታስረዳዋለህ በደምብ እ? እ?
ሞተረኛ ስለሆነ የምልክልህ ትክክለኛው ቦታ ለሱ ነግረዋለህ። እኔ ቃሊቲ ብዬ ልከውና እሺ እሺ እሺ ይደውልኝ ከመውጣት በፊት okay፣ እየወጣ ነው አሁን ሁሉ።
እሺ ይደውልኝ እሺ እሺ